እንትን ያስፈልግ ስለስልም ዋሽንግተን አዎ ነው።
እንትን የማራይን ነበረ
እሺ ምን ይማራ ነበር የፈለግ
አንድ እንትን መሰማል አንገት በላይ የስራት ደስታ ነበር ያለችው እነሱ ጋር አንገት በላይ ስለሌለ እኮ ምንድን ነው ስሙን ንገረኝ።
እህ እህ ከአንገት በላይ ምንድን ነው የታዘዘ? ማዘዣው ላይ የተጻፈውን ንገረኝ።
ማለት እስካን እንትን ነው የምትነሳ ነው እስካን ነው ያሉት ም- ሲቲ ስካን ነው ይማራል
እስካን ያለች እኮ ማዘዣው ላይ ምን ይላል የምልህ እኮ ምን ማ- ምንድን ነው እንትኑ የታዘዘላት?
ደውልልሽ መልሽ እሺ እሺ